ቃሊቲ የፌዴራል መረጃ ማዕከል እባክዎትን ልርዳዎት?
አርባ ምንጭ ለመሄድ ነበረ በረራ የሀገር ውስጥ።
እስከ
አዲስ አበባ።
ከአዲስ አበባ ወደ አርባ ምንጭ።
አዎ እሺ ለመቼ ነው የፈለጉት?
ለመቼ ለነገ አለ?
እሺ ሌሎት አንድ ደቂቃ ይጠብቁኝ።
እሺ ደርሶ መልስ ነው ወይስ መሄጃ ብቻ ነው የፈለጉት?
መሄጃ ብቻ።
እሺ ለአንድ ሰው
አዎ
እሺ የሚመጡት ሰዓት አለ ግን ነገ ላይ ያሉት በረራዎች ሙሉ ናቸው።
እስኮ ከለ ከነገ ወዲያ ነው ዛሬ ነው ዛሬ እሺ ከሰዓት ይኖራል አስር ሰዓት ዛሬ ስድስት ሰዓት ከሀምሳ ላይ አንድ በረራ አለ ግን business class ነው።
በቃ እሺ
እሺ ሌላ መሩት ነገር ይኖራል?
እሺ ገ- ብሩ ስንት ነው ግን ጨመረ እንደ ከባለፈው?
business class እሺ አስራ ስድስት ሺህ ሰባት መቶ ሀምሳ ብር ነው።
አስራ ስድስት ሺህ ሰባት መቶ ሀምሳ ብር አዎ